Hello?
ሄሎ
ስጥልን ቤት ቤት
ቤስት ቤት፣ ለምንድን ነው ግን የምትጫወቱብን?
እ?
ለምን በምትጫወቱብን እና የምታሾፉብን? ለምን አለቁልንም deposit ኣችንን? ስንት ቀን ነው በትዕግስት የምንጠብቋቸው?
አዎ ይቅርታ፣ በጣም የትናንት transaction ኦች ናቸው እንደዚህ የሆኑብን። ዛሬ ለማስተካከል እየሞከርን ነው። የሁሉም ነው ገና እንደዚህ ሙከራ ሳይሆን ላይ ገና ሙከራ፣ ትናንት የተበላሸ ነገር ዛሬ ላይ ሙከራ።
አዎ አይደብርም እንዴ?
ብዙ ሰው ስለሆነ ከስር ከስር እየለቀቅን ነው እና ይገባላል። እስከ ከሰዓት ድረስ ትንሽ ጠብቀን።
እንደዚህ ለምንስ ይሆናል? deposit ነው። withdrawal እንኳን ቢሆን እስቲ ምን- ምናልባት withdrawal በትዕግስት እንጠብቃለን። ገና ልንጫወት።
አዎ አዎ ይስተካከላል። እሺ እስከ ከሰዓት ድረስ
ኧረ ወደዛ